አቤት ሰላም ጤና ይስጥልኝ። ቤት ነው የደወሉት።
ትናንትና ማታ ላይ ያው ገቢ አድርግቼ ነበር በሲቢ ብር እሺ ከሲቢ ብር ላይ ቆርጦብኛል፣ ግን ወደ አልገባልኝም ወደ ቱኤክስ ስፖርት ከሲቢ ብር ላይ ቆርጧል።
አ ቆርጦብኛል። አዎ text ተልኮልዎታል ከሲቢ ብር
text አዎ ገብቶልኛል። ሲቢ ብሩ text ገብቶልኛል። በ- እንደቆረጠ ያሳየኛል።
OK የገባሎትን text ማለት ነው screenshot አድርገው ይላኩልን ቴሌግራም ላይ።
በ- ቴሌግራም ላይ አዎ ቁጥር ልስጦት የቴሌግራም ቁጥራችን አ
እሺ ዜሮ ዘጠኝ ዜሮ ሶስት
0903 አርባ አራት 44 ሰላሳ ሰባት 37 አርባ ሰባት
47 አ አ 47 እዚህ ላይ screenshot ኡን እና የቤስት ቢት እና የሲቢ ብር ቁጥሩን አንድ ላይ ላኩልን ሪፖርት እናደርግልታል።
የቤስት ቢቱንና
ሲቢ ብር የሚጠቀሙበትን ተመሳሳይ ቁጥር ከሆነም ችግር የለውም።
አ ሌላም ከሆነ ይላኩ።
ቱኤክስ ቱኤክስ ስፖርት ነው። ቱኤክስ ስፖርት ተመሳሳይ ነው።
ተመሳሳይ አይደለም። ቼክ ቼክ ስፖርት ስፖርት ሌላ ነው።
ሌላ ነው።
አዎ website ኡ ላይ ገብተው check ያድርጉት።
እሺ እና ይሄ ቤስት ቢት ብቻ ነው።
ይሄ ቤስት ቢት ብቻ ነው።
እሺ እሺ እሺ አያ አያ